Hello
Hello እሺ ጤና ይስጥልን ሰላም ነው?
አለ እግዚአብሔር ይመስገን። የእናንተ system ላይ አሁን ከአዋሽ ባንክ ብር አስገብቼ ከአዋሽ message መጥቶልኛል፣ ግን system ላይ አልገባልኝም። deposit አድርጌ deposit ነው
አዎ፣ አሁን
message ኡ ልካያልናል።
አዎ በ text ልኬያለሁ። በዚህ ጋር አላኩም፣ በስልክ ቁጥር አላኩም።
okay፣ ስንት ሰዓት ላይ ነው ያደረግከው deposit?
አሁን አሁን አልቆየሁም።
okay እንትን ነው ማለት እንደዚህ ቶሎ ካልገባ deposit ስታደርግ
እ በሁለት ሰዓት ውስጥ ጠብቀውና በሁለት ሰዓት ውስጥ ካልገባልህ deposit ካደረግክበት ጀምረህ ማለት ነው ሪፖርት እናደርግላቸዋለን ለእነሱ ለቻፓ ወይ አዎ። አሁን ከፈለኩስ እኔ ለምን እንደዚህ system ኡ ለምን እንደዚህ ያደርጋል?
እኮ የበእኛ side ሳይሆን ከእነሱ side ነው እንደዚህ የሚሆነው። አሁን ቻፓ ሳንቲም የሚባሉ አሉ አይደለ? ታደርግባቸው እነሱ እንደዚህ ነገሮች ሲፈጠሩ አንዳንዴ እንደዚህ ሊቆይ ይችላል፣ ግን ይገባል። በዛ ውስጥ ካልገባለህ እኛ ሪፖርት እናደርግልሃለን። እሺ፣
እሺ ሪፖርት አድርግልኝ። ለማንኛውም አሁን ፈልጌ ነው።
እሺ፣ እሺ ደንበኛችን